hello ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው ዶንኬቲዩ?
አዎ ዶንኪ ነኝ።
የሆነ የሆነ መረጃ እንትን ማለት ፈልጌ ነበር።
እሺ ምን ነበር?
እ አንድ አይ ከእሸቱ ጋር የምናገረው ነገር ነበር። ታደል- ታደርሽልኝ ትችያለሽ?
እሺ እሸቱን በቀጥታ ማግኘት ስለማይቻል ጉዳዮትን ይንገሩኝና ላደርስልዎት።
አዎ የሆነ ህጻን ልጅ ነበረ already የሰባት አመት አካባቢ ይሆነዋል።
እሺ እ እና ሁለት በ- ካልተ- ከተለመደው ወጣ ብሎ ሁለት ጾታ ነው ያለው እና እ በአካባቢው በማህበረሰቡ ከፍተኛ ጫና ደርሶበት እና ለመታከም እ ከድርጅቶች ጋር የመገናኘት እና ብሩ በጣም ከባድ ከመሆኑ አንጻር እሺ እ ከዚህ ድጋፍ እ ይደረግለት ከማድረግ አንጻር እንደው ብታደርሽልኝ እሱን ማለት ነው።
እሺ። እ አሁን ላይ ያው የበጎ አድራጎት ጉዳዮችን መመዝገብ አቁመናል። እጃችን ላይ ከአንድ ሺህ አምስት መቶ በላይ የተመዘገቡ ስላሉ እነሱን ሰርተን እስከምንጨርስ በጎ አድራጎት ጉዳይ ምዝገባ አቁመናል። እጃችን ላይ ያለውን ስንጨርስ በዶሚቲው ድረገጾች ተመዝገቡ ብለን ማስታወቂያ እናወጣለን። ያኔ ማስመዝገብ እንችላለን። አሁን ላይ ግን ያው አዲስ ምዝገባ ስላቆምን
እም።
አሁን መመዝገብ አንችልም ማለት ነው።
እሺ።
እሺ፣ አመሰግናለሁ።
አመሰግናለሁ።